ለምሳሌ ፈረንሳይ ከሆነ ሰላም ጤና ይስጥልን ችብችብ
ጤና ይስጥልኝ አብሮ ይስጥልን
አርብ ዕለት ያዘዝኩት እስካሁን አልመጣም። ትናንትም ደዊ ጋሚ ያዛችሁ ነበር ደውለውልኝ ቡወል ሰፈር ነው የተባልነው አሉ። ያለሁት ደግሞ ቡልቡላ ነው።
ኦኬ ትናንት ደውል ለኛ
አዎ ትናንትም ብቻ ስላልደረሰኝ እየወልኩ ነው ያው የተያየ እንትን ስለምታሽ እሺ የ creator ኡ ስም እ
የ creator ኡ ስም
ማለት
create ያደረገ ነበር ስም ያው ሶስና በሚል ነው እንትን ያለው
ድንች ነው አራት ኪሎ
ድንች አራት ኪሎ እና ሽንኩርት አምስት ኪሎ ድንች አራት ኪሎ ሽንኩርት አምስት ኪሎ
አዎ እዚህ እዚህ ድንች ብቻ ነው የሚታየኝ ለእኔ
ሽንኩርትም አለ አምስት ኪሎ ሽንኩርት ሶስ አይቼዋለሁ አንዴ አኩላ ልደውል።
አይቼዋለሁ እሺ
እሺ አንዴ ልደውልልዎት ይቅርታ